hello hello፣ ጤና ይስጥልኝ።
እሺ፣ ሰላም።
ከቺፕቺፕ ነበር የምደውልዎት።
እሺ፣ order አድርገው ያልመጣ item ነበረዎት
እቃ እቃ የቀረ አለ?
ቀረ የለም። በቃ በቀደም ነግሬያችሁ ተልኮልኛል ሌላ እቃ።
እሺ፣ ስለዚህ ሁሉንም ተረክበዋል።
አዎ፣ ሽንኩርት ነጭ ሽንኩርት ነው። ተቀባይዋ ሌላ ናት። እሷ ነች ም- ያመለከተችው መሰለኝ።
በቃ እኔም እሱን- አለሁበት።
እሺ፣ እሱን check እናደርጋለን። ካልመጣላት እርሱን check ለማድረግ ነው።
በቃ እሺ፣ እሺ፣ እሷ ላይ እናመሰግናለን።
እሺ እሺ፣ መልካም እሺ